de ለስትሪት ናቸው እባክዎ ምንድነው?
የጉዞ ለማድረግ ፈልግ ከየት ወዴት ነው የፈለጉት?
ከአዲስ አበባ ወደ ድሬዳዋ።
ወደ ድሬዳዋ ለመቼ ነው የፈለጉት?
አይ እንትን ለመቼ ምናምን ሳይሆን ጥያቄ ፈልጌ ነበረ።
እሺ ምን ነበር ጥያቄዎት?
እንትን እዛ ድሬዳዋ ላይ ሆቴል ማ- ከዚህ ማስያዝ ይቻላል?
ይቻላል። አዎ።
እ፣ አጣ- ማጣሪያ አሁን ታጠሪልኛለሽ?
ምን ሆቴል አጣራሉት? የሚመርጡት ሆቴል አለ?
ወደ ዜ ባምቧ ሰፈር ዘጠኝ ቁጥር ባምቧ ሰፈር የሚባል አለ። ወደ ድሬዳዋ አሻ ሜዳ ማለት ነው።
የሆቴሉን ስም ያውቁታል? ይቅርታ።
አይ ወደዛ አላውቀውም።
እ፣ ሰፈሩን የት- ብቻ ስለው የት ነው ያሉኝ? ሰፈሩን ይቅርታ በጣም አሸዋ ሜዳ።
አሸዋ ሜዳ አካባቢ የሚገኝ ሆቴል ነው የፈለጉት?
አዎ እሺ፣ አንድ ጊዜ አጣርቼ መልሼ ልደውልልዎት።
እሺ።
እሺ፣ መልካም ቀን።
እ፣ በ- ም- ዋጋውና ስትነግሪኝ አዎ፣ ዋጋውንና ቦታ እንዳላቸው ግን ለመቼ ነው የሚፈልጉት እርስዎ?
እ፣ ሐምሌ
ለሐምሌ። እሺ፣ አንድ እሺ። ለስንት ቀን ነው የሚቆዩት እዛ?
ለአስራ አምስት እ እ ለአስራ አምስት ለአስራ አምስት ቀን። እሺ፣ እሺ፣ መልሼ እደውልልዎታለሁ።